Hello ሰላም እንዴት ነሽ?
ጤና ይስጥልኝ።
አብሬሽ ስልን እግዚአብሔር ይመስገን።
እግዚአብሔር ይመስገን።
ተመዝግቤ ነበረ የዶንኪ ቲዩብ class እና እሺ።
ሰኞና ሮብ ብቻ ነው አይደል ያለው?
አዎ እንትን ያው ወደ online class መቀየር እችላለሁ እንዴ? ሰኞና ሮብን መጥቼ አልተማርኩም ነበርና በአጋጣሚ ዛሬ ስመጣ ይቻላል።
class የለም አሉኝ። እንዴት ነው ውይ።
ማድረግ የምችለው?
ይቻላል እናቴ፣ ግን መጋቢት አስራ ስድስት ነው class የምንጀምረው።
በ- እሺ
ወደ online class መቀየር ትችላለሽ።
እሺ፣ እንዴት ነው ማደርገው? ምንድን ነው የሚያስፈልገኝ?
ቴሌግራም ላይ attach አድርገሽ የላክሽበት አለ አይደለ?
ደረሰኙ ልኬያለሁ። አዎ አዎ እሱ ላይ ኢሜይልሽንና ኦንላይን ብለሽ ጻፊበት።
በቃ እሺ፣ thank you በጣም። ስለዚህ ይስተካከላል ማለት ነው።
አዎ አዎ መጋቢት አስራ ስድስት ነው የሚጀርቁ።
አዎ በቃ እሺ፣ ም- ከአስራ አምስት ቀን በኋላ ነው ገና የምመጣው እና ችግር ምንም የለም ወንድብኝ በሚል አስቤ ነው።
ችግር የለም።
መጋቢት አስራ አምስት ነው ያልሽኝ? ይቅርታ ስድስት ስድስት አስራ ስድስት መጋቢት አስራ ስድስት አሸናፊ አመሰግናለሁ።
አሸናፊ መካከል